Hello አቤት። ሰላም ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን።
አቤት ከፍሊንትስቶን ሆምስ ነው ደውሎልን ነበር።
አቤት አቤት ከፍሊንትስቶን ሆምስ ነው ደውሎልን ነበር።
ከብሪንስቶን አዎ አዎ፣ የት ነው?
ከፍሊንትስቶን ሆምስ ደውሎልን ነበር ለኛ።
እሺ ትላንት ተደውሎ ነበር እና missed call ኡን ስላየን ነው እባክዎት ምን ልደው?
ባ- ትላንት ነው የተደወለው?
አዎ
እሺ እደውልለታለሁ። እሺ